ሌላ ጤና ጤና ይስጥልኝ ሰላም ጤና ይስጥልኝ።
አለን አላችሁ አይደለ SIM card ለመስጠት አላችሁ እስከ ስድስት ሰዓት እስከ ስድስት ሰዓት አዎ እሺ ምን ምን የሚያስፈልገው agreement ኡን ትናንት ፈጽሜ ያለው
ምን አዲስ ማሽን ነው?
አዲስ ማሽን ነው ምን ተደውሎልሽ ነው?
አይ ትናንት እናንትን ብዬ ቴሌ ኔትወርክ ተቋረጠና ማታ ላይ ነገ አምጪ አለችኝ ሄለን
አ አናግረሻት ነበር?
አዎ ነገ አምጪ አለችኝ አዎ agreement ኡ ፈጽሜያለሁ ደረሰኝ ወስጃለሁ አሁን የሚቀረው ሲሙን ብቻ ለማምጣት ነው እሺ ቀን እንዴት ላናግርልሽ?
እሺ ሻይኒንግ በያት እሺ እሺ hello አንዴ ንገሪኝ ሻይኒንግ ድርጅት SIM card ግዢ ብላኝ ነበረ እና ልምጣ ወይ ዛሬ? hello ወይ አዎ ከቻልሽ አሁን መምጣት ትችያለሽ እሺ እሺ ብላሻለች።
መጣሁ እሺ እሺ SIM card የ cash register SIM card ነው ያልሽው?
አዎ የገዛሽ?
card cash ቤት ነው ሲም አዎ እሺ ፔሊሲ ከሆነ ማህተም እንዳትረሽ።
ማህተም ያዝ እሺ እ እሺ።
ለማንኛውም ማህተም ያለሽ እሺ።
ውክልና ነው ያለሽ?
አይ ውክልና ትናንት ታስተባብሪ።
ትናንትና document ተፈርመዋል። ውክልና ያላት ነች እ ፈርማለች።
እሺ ሲ- SIM card እና system unit ነው ይዘሽ የምትመጪው?
እ SIM card እና ምን ላምጣ ሌላ system unit software ኡ እንዲጫነልሽ system unit ኡ ምን ያህል ቀን ይቆይብኛል? ማምጣት እችላለሁ፣ ግን ምን ያህል ቀን ይቆያል?
እ ያው በቃ ወይ ዛሬ SIM card ኡን ስጫት እና እሱንም በደንብ ብታናግሪያት እዛው ይሻላል።
አትና በቃ አአ እሺማ እሺ እሺ